Hello
Hello፣ አይሰማም።
አቤት።
ከጅፕ ነው የደወልኩት ርብቃ።
አዎ አዎ።
Okay፣ location ሲሞሉ በትክክል አልገባም እና እሱን ላ- እንዲያስተካክሉ ነግሮት ነበር። አሁን ይመቾታል ለማውራት?
የትኛውን location ነው እንትን ላይ የሚለው ነው? already order ያደረኩበት ነው ወይስ አዎ፣ ራሱ?
Order አዎ፣ የተደረገበት ላይ doorstep ብሎ exact location አልተሞላም እና ዝም Door ብሎ ነው step ያለው።
አልሞላሁም።
Okay Doorstep ሳይሆን Churchill View pickup point ነው የሞላሁት።
Okay፣ point ነው የሞሉት።
አዎ እዚህ ጋር doorstep ነበር የሚያሳየን እና
Check አደርገዋለሁ።
Door ግን step ብሎ home ነው የሚለው።
እሺ፣ ለማንኛውም doorstep ግን አልደረስኩም። I already paid for it አይደለም
አዎ አዎ ከፍለውበታል። እሱ ተስተካክሎ ለዛሬ እንትን ይላል፣ ችግር የለውም። ግን ለሌላ ቀን አሁን የ doorstep የሚለው እርሶን ለማግኘት ስለሚያስቸግር location exact አልተጻፈበትም። ለዛ ነው እልክሎታለሁ እስከ ቴሌግራም ላይ screenshot ኡን። እሺ እሺ እሺ እሺ እሺ መልካም ቀን። እሺ።